ቡና አፌ እናቴ ቡናችንን እንጠጣ።
ሄሎ ሄሎ፣ አቤት።
ወይ መልሼ ደወልኩልዎት።
እሺ እ፣ ይቅርታ በጣም ሌላ driver ስለነበረ ነው እና ገና አልወጣም። warehouse እየጫነ ነው እና ትንሽ ቆይተው ይደውሉለታል። ሌላ ስልክ ቁጥር እነግሮታለሁ።
እሺ ንገሪኝ።
እሺ ዜሮ ዘጠኝ ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት ሀምሳ ሁለት ሰባ አምስት ሰላሳ አንድ ሰባ አምስት ሰላሳ አንድ እሺ አዎ አሉላ ይባላል። ያወጣልዎታል። ገና እየጫነ ነው።
እሺ እሺ እሺ፣ መልካም